ከተባለ በኋላ አንድ ላይ መመለስ ማለት ነው። እሺ መልካም ሄሎ ሄሎ ጤና ይስጥልኝ።
ማን ልበል?
ከ ChipChip ነበር ምደውሎት።
እ- እ- ምንድን ነበር እናቴ ሄዳለች አሁን ውጪ።
እሺ እ፣ order አድርገው እ፣ lemon አልመጣልኝም ብለው ነበር። ሎሚ እ?
ሎሚ አልመጣልኝም ብለውን ነበረ።
አዎ እያለች ነበር። አሁን ሎሚ አልመጣልኝም።
አዎ እሺ፣ የት ነበር የሚመጣው? location ኑ የት ነው?
location ኑ አንበሳ ማን ነው? ሸገር እንትን ሰሚት።
ሰሚት ነው።
አዎ እሺ እሺ፣ ነገ እንልካለን። አሳውቂያቸው። እሺ እሺ፣ እናመሰግናለን። መልካም ምሽት።